ሁሉ ጤና ይስጥልኝ።
ሄሎ አዎ፣ ሰላም ነው።
ሰላም አብሮሽ ነው።
እግዚአብሔር ይመስገን።
አ- እንትን ሽንኩርት ኦር እንትን ብለን ማለት ነው። ሄሎ እሺ ሄሎ ቤት ይሳ አዎ፣ ጀሞ ሁለት ሰው ይገባም አሉ የእናንተ መኪና ከጀሞ ሶስት ነው አሉ።
አይና ለምን አዎ፣ አይና ለምኝ
ሎኬሽን የት ነው? ይቅርታ የሞሉት እኔ ጀሞ ሁለት ነ አሁን ጀሞ ሁለት ነበረ የሞሉት። ከዛ እዛ ላይ ዴሊቨሪ ራሱ ፒፒክ አስር ብር ቆርጦ ነበረ ሽንኩርት አልጄ ማለት ነው። ሌሎቹ እቃ በጀሞ አንድ ነው የሞላው።
ሽንኩርት ላይ አዎ ሽንኩርት ሬሰ እንዳርጊና ኦኬ አንድ ላይ እንዲመጣልን ከሌሎቹ ጋር ም።
ከጀሞ ሶስት ወተን እንቀበል ማለት ነው። ሽንኩርት ሬሰ እንዳርጊ አስራ አምስት ኪሎ እንትን ብዬ ነበረ።
ኦኬ ሽንኩርቶች ችግር የለም። በራሱ ጊዜ ፌል ያደርጋል። ሀያ አራት ሰዓት ነው ም።
ተመላሽ የሚሆነው ሌላ ሰው የሚቀላቀል ሰው አይ- እኮ ሌላ ሰው ይቀላቀላል። አንድ ላይ ነው የምናደርገው።
ተመላሽ እናደርግሎታለን።
እስከ መቼ?
ሄሎ አቤት አቤት።
የሽንኩርቱ ነ- ከሀያ አራት ሰዓት ሞላው ፌል አያደርግም።
ኦኬ፣ ስለዚህ ፌል አደረገ ደግሞ ሌሎቹ ሰዎቹ ጆን እንዳርግና ዳርጋ በቃ እሺ ይቆራረጣል። እሺ በቃ አይሰማም ድምፅሽ።